ጤና ይስጥልኝ። ሰላም ድሮ ጋር
ጤና ይስጥልኝ። ድሮ ጋር ዶክተር ገንዘብ ኮምልቶ ሆልሴል ነው ሆልሴል ነው። አልጋ ፈልጌ ነበረ።
ምን አልከኝ? አይ አባይ ይቅርታ።
ቤ- ቤድ ቤድ ፈልጌ ነበር። ፔሸንት ቤድ፣ ቱ ፈንክሽን ቤድ
ኦ የት ፈልገው ነበር?
እ፣ ለቤት ስለፈለግኩት ነው። ለቤት እንትን ብሎ ትንሽ ሰው
Okay so ምን አይነት bed ነው ያለው?
two function አልጋ ይሄ በእግሩና በጀርባው የሚነሳው
Okay two function አልጋ።
one function አለም። one function አላችሁ? one function እሺ እሱን check አድርጌ ከ wholesale ልደውልሎት።
ወይ ስልክ ትነግረኝ። wholesale እኔ እኔ መልሼ እደውልሎታለሁ። ችግር የለም አለ። በዚህ ስልክ ትደውልኛለህ?
እደውልሎታለሁ። በዚህ ስልክ ልደውልሎት።
አዎ አዎ አዎ።
እሺ እሺ። አባ ስምም አለበት?
አብዱል ፈታህ እሺ አብዱል ፈታህ። እሺ መልካም ቀን። አመሰግናለሁ።
ለአንተ